ጤና ይስጥልኝ። ሁሉ ስፖርት ነው። ባኮ የምንረዳውት
እንትን ሄሎ ጋሽ ብቻ ለምን አደረጋችሁ? ቴሌ ብሩን ዲፖዚት ለማድረግ ነው።
ዲፖዚቱን ውዝድሯልን በማድረግ
እሺ፣ ሲስተም አፕዴት እያደረግን ስለሆነ ነው። በዚህ ኦኬ።
ስልክ ነው ውዝድሮም ቢያሉት
አይ እምቢ ብሎኝ ሳይሆን ለማስገባት ነበር። አሁን አንዴ እኮ ይመጣል፣ በዚህ አንዴ ስልክ?
ይጠፋል። አዎ አዎ፣ በዚህ ስልክ በሚጠቀሙት እናሳውቆታለን። እሺ፣ ውዝድሮ ሲስተካከል እናሳውቆታለን።
እሺ፣ እሺ፣ የዲፖዚቱን በትዕግስት ይጠብቁን።
እሺ።
መልካም ቀን።